ሄሎ ጤና ይስጥልኝ። ኢንቨስት ቤት
ማለት ሰላም ነው።
እግዚአብሔር ይመስገን። መለዳ
ትኬቱ እኮ አይበራም፣ ያስቸግረን ነው። ቆይ ምንድን ነው ችግር?
ካሸር ኮዱን ንገረኝ እስኪ።
አስራ አንድ ሀምሳ
አስራ አንድ ሀምሳ
ሀምሳ ዘጠኝ ስልሳ አምስት
ስምንት ጨዋታ ልወስዳለሁ። እሺ ምን አልከኝ?
ስምንት በላይ እ ወደ ዘጠኝ ጨዋታ ዘጠኝ ጨዋታ ልወስዳለሁ። ዘጠኝ ጨዋታ ልወስዳለሁ።
ፖስት አለ ቀይ በርቷል። ዘጠኝ ጨዋታ
ዘጠኙ ቀይ በርቷል።
አ
እሺ አስራ አንድ ሀምሳ ሀምሳ ዘጠኝ አስራ ሶስት
እሺ እ፣ እሱ ላይ ያለው ደግሞ ሁሉም ጨዋታዎች ቀይ ነው የሚበርቱ። እሺ አራቱ
እንደዛ ግን ትኬቱ ላይ ለምን መጀመ- አይበሩም እኮ ነው ያው ይሄ እናንተን የደወልን የጨቀጨቅን ለራሱ
ችግር የለም የተስተካከለ ነው። እሺ እሺ እሺ አስራ አንድ ሀምሳ ስድስት መቶ
አስራ አንድ ሀምሳ ስድስት መቶ አ፣ ስድስት ሺህ ስድስት ሺህ
እሺ እዚህ ጋር ደግሞ አምስት ጨዋታ ልወስዳለሁ።
አምስት በርቷል።
አ ቀይ ነው።
ቀይ ነው። አ
እሺ አስራ ሁለት ሰላሳ ሰባ አራት ዘጠና
እሺ እዚህ ጋር ደግሞ ገና የዛሬ ጨዋታዎች አሉ፣ ግን ሁለት ቀይ በርቷል።
እሺ እሺ መልካም።
ገባሁ።